ሰላም ሄሎ ስፖርት ነው የምንደርደው።
አሁን ልኬ ነበረ ቴሌግራም ላይ በ- በ- በባንክ ነው ብላኝ በቴሌብር እና ቅዳሜ ለታ ነበረ እንትን ያደረኩት እንትን ትኬቱ የተበላው ላይ ላይ ሰባት ሺህ አንድ መቶ ከዛ ስድስት ሺህ ብር በአንዴ ሞክሬ እ, ወደ ቴሌብር ምንም አላክልኝም
ላኩልን ታዲያ ቴሌግራም ላይ
ቴሌግራም ላይ እንትኑን የላኩት ይሄ ምንድን ነው የሚለውን እዛ ላይ አላሳየኝ ልዑል ጌታቸው ቴሌግራም ላይ
ቴሌግራም ላይ ልዑል አዎ
deposit ነው አይደለ? አስገብተው ነው ወይስ አስወጥተው ነው?
deposit እ, ሳይሆን withdraw አድርጌ ከእናንተ ከሁሉ ስፖርት ላይ ወደ እ?
የትኛው ነው?
ሁሉ ስፖርት
አይ የትኛው ብር ነው? deposit ነው እንዳለ ጠቅላላ እያለ ያለው እኮ ይሄ
withdraw ስድስት ሺህ ብር አድርጌ ነበረ ኦንላይን ላይ በልቼ ማለት ነው ከ transaction history ላይ ነው እሺ የሚያነሱልን።
አንስቼ እዛ ላይ እዛ ላይ አያነብብም እመቤት እዛ ላይ አያነብልኝም ግን withdraw አድርጌው ምንም አላነበበልኝም አንድ አ, ከ ከሰባት ሺህ አንድ መቶ ምናምን ብር ላይ ስድስት ሺህ ብሩን ቆረጠና እ- ከዛ በኋላ ስድስት ሺህ ምንም አ- ወደ ቴሌብርም አላከልኝም እዛው ላይ ነው እዛው ላይም አል- አልቀረም አንድ ሺህ ምናምን ብር ብቻ አስቀርቶ ቆረጠው አሁን የምለውትን ያደርጉ more የምትል አለች አይደለ?
አዎ እዛ ላይ ገብተው ከ transaction history ላይ ያልገባልዎትን screenshot አድርገው ይላኩልን። transaction history አልከፈተም የሚሉኝ ከሆነ የባንክ transaction መርጠው ይከፍትሎታል። ከዛ እሱን ይላኩልን። ይሄ እንዳለ ጠቅላላ deposit ነው። deposit ሳይሆን የምንፈልገው እኛ የ withdraw ነው። የ withdraw transaction ነው የምንፈልገው። ስለዚህ የ withdraw ን ይላኩልን።
እሺ